ሄሎ
ሄሎ ወይ ጥልኝ ደህና አደርሽ?
እንዴት አደርክ?
እንዴት ነሽ?
አለሁ በእናትህ።
ትምህርት ሳትሰጪኝ ቀረሽ አይደል?
አዎ መብራት ስለጠፋ ነው ጸጥ ያልኩክ።
ነው ስደውል እኮ አዎ።
አታነሽም ነበረ።
አይ መብራት ስለጠፋ ነው። ደውለልኝ ነበር አላየሁትም።
አዎ ደጋግሜ ደውዬ ነበር።
ውይ በጣም ይቅርታ፣ መብራት ስለጠፋ ነው ዝም ያልኩት።
ችግር የለም እና አሁን አትሰሪም?
እ አሁን ደግሞ ችግኝ እየተከልኩ ነው። ክስበት ስራ ላይ ነኝ። ስገባ ልበል
ተመልሰን እኮ ነው እኛም ነበርበት።
እኮ ስገባ ገና እየተከልኩ ነው።
እሺ በቃ አልረሳም፣ እደውልልሃለሁ።
እሺ ሪፖርት ስለምሰራ ስጭኝ እሺ?
እሺ እሺ
እሺ